ጤና ይስጥልኝ አሪፍ ነው ሎዛኔ ባኮ ምን ልርዳው?
hello አሁን ደውዬልሽ ነበርና የሆነ ቴሌግራም ላይ ምናምን ቁጥር በዚህ ቁጥር screenshot አድርገህ ላክ ብለሽኝ እሺ ቁጥር ጠፍቶብኝ ነው። ይቅርታ ቁጥሩን አትነግሪኝም?
እን- እነግሮታለን ችግር የለውም ደንበኛችን ይዘዋል።
አይ ንገሪኝ።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ልክልሻለሁ።
እሺ ደንበኛችን ሌላ ምረዳውት ነገር አለ?
የለም ከላኩልሽ በኋላ ደግሞ እሺ እሺ ደንበኛችን መልካም ቀን